ምዕራፍ ዘጠኝ በ ቢ ባ ብ የሚሆኑ አገባቦች በ የሚሆኑ አገባቦች 13 ናቸው። እርሳቸውም እመ እም አመ ሶበ እንተ ዘ ውስተ ጊዜ በመንገለ ተነባቢ ቀለማት ግዕዝ ሀበ ናቸው። ወም ወም በ ይሆናል። ይህም ወሰርከ ሰንበት ለጸቢሃ እሁድ ባለው ይታያል። አቀብሎ ሸሽም አርጎ ቢፈቱት ይሆናል። ይህም በቅዳሜ ማታ ወይም ቅዳሜ ማታ ቢሉት በሁሉ ይሆናል። እመ ከሶበ ጋር እያጋነነው በነባር በዘማች አንቀጽ በካልአይ ይገባሉ። ነገር ግን በ ሲሆን ሶበ ከነባር በአኮ ብቻ ይገባል። እመ ሶበ እምን ካልያዙ በአ በ አይሆኑም።